hello.
አሜን።
ሰላም
ሂዊ ሂዊ በሚለው ነው የገባው አለ ቴሌግራም። ሂዊ ሂዊ
ሂዊ
ሂዊ ያልሽ?
አዎ ሂዊ
እሺ ምንድን ነበር አልሰራ ያለሽ?
ስፒን እና ውሻ
ምን እየሆነብሽ ነው?
በቃ መብራት ይጠፋ ይጠፋል አይመጣም። ከዛ ወደ አንድ ሰዓት ተራ አራት ሰዓት ይጠፋል።
okay እሺ በቃ check እናደርግልሻለን።
አንድ ሴከንድ እሺ መብራት ይጠፋ ይጠፋል፣ በዛ አይመጣም ተመልሶ።
okay እሺ
እሺ